hello ጤና ይስጥልኝ ቤስት ቤት ራሄል ነኝ በምን ልርዳዎት ሰላም ነው እግዚአብሔር ይመስገን አለሁ አለሁ withdraw ማድረግ ፈልጌ ነበረ እና እሺ
አዎ ግን withdraw እንትን request አላደረኩትም መጀመሪያ ከአስር ሺህ በላይ እንትን ስለማይ የእናንተን approval ስለምጠይቅ እሺ approve አድርግልህ ቀንሷል ከቤስት ቤት account ህ አልቀነስኩም okay ስለዚህ አዘዘውና እኔ approve አድርግልሃለሁ
እሺ አዎ፣ መልሼ ደውልሽ አዎ እዚህ አዎ፣ እንዳለ ትችላለህ ከሰራልህ ኢንተርኔትን ችግር የለውም ካልሆነ ደግሞ መልሰህ መደወል እንችላለን ችግር የለውም
አቻ ለሙዚቃ ይቆጣል እሺ
ወደዛ አንድ በሳንቲም ፔሽ አለ አዎ አዎ ቴሌብር ካለ ይፈጥናል
አሁን አድርጌዋለሁ።
በዚህ ቁጥር ነው አዎ
አሁን ገብቶልሃል እሺ check ማድረግ ትችላለህ
እሺ ማለት ነው።
እሺ ስለደወልክን አመሰግናለን መልካም ምሽት እሺ